ሄሎ ወይ ሰላም ጤና ይስጥልኝ።
አለን ማሽን ሰጥቼ ነበር እና እስካሁን አልደወላችሁልኝም።
በምንድን ነበር የገባው?
አመታዊ ጽዳት የማሽን ቁጥር ታውቂዋለሽ?
የማሽን ቁጥር TDB
እሺ
ሶስት ዜሮ አርባ አርባ
CDC
አዎ።
ዜሮ አርባ አርባ አርባ አርባ በዛ ነው መሰለኝ። እስኪ ቆይ አንዴ ስልካቸው ላድርገው። አዎ TDB ሶስት ዜሮ አርባ አርባ እሺ በቃ check አድርገን እናሳውቅሻለን።
እሺ ይሄ ነው ያንቺ ስልክ?